ጤና ይስጥልኝ በሽት ቤት ቤት ነው የሚረዳው።
ሄሎ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ሰላም ነው።
ሰላም እዚህ ድሮ ለማድረግ ፈልጌ ኖት ምናምን አለ ነክስክስሎ ምናምን ይላል ምን አለ?
ነው ሰክሰስፉል ነው ምናምን ይላል።
ይሄ ነው ቤት ቤት ስልክህ?
አዎ እሺ አንዴ ጠብቀኝ። ስንት ብር ነው ማውጣት የፈለግከው?
አስራ አራት ሺህ ብር
ዘጠኝ ሺህ ብሩን ብቻ ነው ማውጣት የምችለው። ዘጠኝ ሺህ አራት መቶ ስልሳ አንድ ብሩ አምስት ሺህ ብሩ non withdrawable ላይ ነው ያለው። ትንሽ ትጫወትበት እና ይለቅልሃል system ኡ።
OK እሺ እ፣ እንደዛ ከሆነ አድርጊውና አስር ሺህ አይሞላም?
አይሞላም። እኔ ማድረግ አልችልም። ዘጠኝ ሺህ አራት መቶ ስልሳ አንድ ብሩን ማውጣት ትችላለህ። የቀረውን አምስት ሺህ ብር ግን ማውጣት አትችልም። non withdrawable ላይ ነው ያለው።
እኮ አሁን እንዴት ነው የማደርገው? እሺ አውጪልኛ። እንደዛ ከሆነ እኔ ማውጣት አልችልም።
እሺ እኔ ላውጣው።
አዎ ዘጠኝ ሺህ ብሩን መቶ?
ማውጣት ትችላለህ።
ዘጠኝ ሺህ አራት መቶ ስልሳ አንድ ብሩ መውጣት ይችላል።
እሺ ከዚህ በፊት እ፣ እንትን ያለ አለኝ ስምንት ሺህ ብር ስምንት ሺህ ብር ነው። እ፣ እንትን ያለ አለ confirm አልተደረገ እሱ confirm አልተደረገ ነው።
ቴሌብር account ሰላሳ ስምንት ሀምሳ ዘጠኝ ዜሮ ዜሮ ሰላሳ አዎ የዚህ ቁጥር
confirm አድርጌልሃለሁ። ገብቶልሃል።
እሺ ይሄኛው አሁን ሌላ እኮ ትችላለህ።
እሺ እሺ እሺ፣ መልካም